ቅድም ጊዜ ኢትዮጵያ የት ነኝ እባክህ የምንሄዳው?
ሰላም እግዚአብሔር ይመስገን።
ያው መጨቅጨቅ እንዳይሆንብኝ እና customer ስላስቸገሩኝ ነው። እንዴት ላድርግ? አልመጡልኝም።
አስመዝግበው ነበረ?
አዎ።
መቼ? ዛሬ?
አረ ትላንት፣ ዛሬ ሁለቱም ቀን ደውዬ ነበረ።
OK፣ እሺ። ደንበኛችን እባክዎትን መልሼ እንዳስታውስሎት የ VG ID ዮትን ይንገሩ።
ምን አልሽኝ?
የ VG ID ዮትን ይንገሩ መልሼ እንዳስታውስሎት።
የ VG አይ አዎ፣ ID መለያ ቁጥር።
አይቺን number ልስጥሽ።
እሺ፣ ይንገሩ የሲም ነበሩ?
ሰላሳ ሁለት ዜሮ ሰላሳ
ሁለት ዜሮ ሰላሳ ሰላሳ አራት ሰላሳ ዘጠኝ ሰላሳ አራት ሰላሳ ዘጠኝ ስልሳ ሶስት ስልሳ ሶስት እሺ እባክዎትን መስመር ላይ ጠብቁ። ብራና ባርና ሬስቶራንት ነው ደንበኛችን። እሺ ደንበኛችን ለሚመለከተው አካል በድጋሚ እኔ አስተላልፌ ልውድለው።